Hello ጤና ይስጥልን Best Bet
Hello
ጤና ይስጥልን Best Bet
Hello፣ ሰላም ነው?
አለን አለን ሰላም ነው።
አዎ የሆነ ካሜራ አንስቼ አላብራብሩ ነጭ አብርቶ ቁጭ አለ
ምን አብርቼ
አንስቼ ነጭ አብርቶብኝ ቁጭ አለ።
ምንድን ነው ምኑ ነው ነጭ ያበራው?
ቲኬቱ ቲኬቱ ትኬቱ እሺ cashier ኮዱን ንገረኝ። እሺ
አስራ ሁለት እሺ አንዴ ጠብቀኝ ቆይ።
እሺ
በቃ ብሩኬ ገባሽ? እሺ አስራ ሁለት
ሀያ ሶስት
አስራ ሁለት
ሀያ ሶስት ሀያ ሶስት ሀያ ሶስት
ሰላሳ ስድስት ሰላሳ ስድስት
ዜሮ አራት
እሺ ሁለት መቶ አርባ ብር ቦነስ ሰጥተዋል። እሺ check አድርገው።